ስፖርት ገብተው
ከሁሉ ስፖርት ወደ ቴሌብር ልክ ነበር። አሁን ተቋርጦብኝ ነው። እሱን
ከሁሉ ስፖርት ወደ ቴሌብር በሳንቲም ፔይ ልኬ ነበር። ከሳምንት ሳምንት ከዛ በላይ አልፏል።
እሺ ማን ልበል ስሞትን?
ብርሃነ መኮንን
እስቲ ስልኮትን ይንገሩኝ።
ዜሮ ዘጠኝ ዘጠና አራት ዘጠና አራት ዜሮ አምስት ሀያ ሁለት እም፣
አስር
withdraw ነው
withdraw አዎ አምስት መቶ ሀምሳ ብር ነው።
አልገባሉትም።
አልገባም።
እሺ ወደ በኋላ ወይ ደግሞ ይደውሉ check እናስደርግሎታለን ድጋሚ።
አዎ፣ እንትን ላክ ተብዬ ነበር screenshot አድርጌ ልኬ ነበር።
እም፣ ቆይቷል በጣም።
እኮ ከሁሉ ስፖርት ወደ ቴሌብር ነው ያስተላለፉት።
አዎ አዎ።
እሺ እሺ check እናስደርግሎታለን።
እሺ እሺ